hello hello ሰላም ጤና ይስጥልኝ ቤስት ቤት
ትናንት አስገብቼ ነበርኩት deposit ካርታ የብረት ሳሉ አልገባኝም።
deposit ነው ያደረከው?
አ፣ እሺ ከ CBE ወይም ከቴሌብር የሚደርስ የ text አለ አይደለ? text message።
አ እሺ እሱን እ፣ ልክልን። እሺ መጀመሪያ ልኬያለሁ በቴሌግራም እሺ እ፣ በማን ነበር የላከው?
አ በማን ስም ነበር የላከው? የአንተ ስም ምንድን ነው እዛ ላይ?
እዛ ገጭ ላይ አዎ ቴሌግራም ላይ ስምህን ንገረኝ እንዳወጣውና እንዳየው።